Hello hello hello አባት ከመቀሌ አዲስ አበባ የሚመጣ ሌላ የሚመጣ እስቲ ንገረኝ።
እሺ ሌላ ከዚህ በኋላ ያሉትን በረራዎች ልንገሩት።
እ አዎ እሺ ከዚህ በኋላ በእናትህ ቶሎ በል። እ ከዚህ በኋላ እሺ ከዚህ በኋላ የሚገቡትን ከዘጋብኝም ከዘጋብኝም ደውልልኛለህ። በጣም አራተኛ ነው እናንተ ጋር የደወልኩኝ።
እሺ ደውልልዎት።
ተሳካ ያልገባችም በእናትህ ሌላ የሚገባ አለ ከዚህ በኋላ ይኸውልዎት አስራ አንድ ሰዓት ከሀያ የሚገባ አለ።
አሳንታያ አዎ ከዛን ማታ ከመቀሌ አዲስ አበባ አዎ ከዛ ማታ ከመቀሌ አንድ አዲስ ሰዓት አበባ
አዎ ከመቀሌ አዲስ አበባ አሳንታ ካያለ የሚገባለ አዎ ከዚህ በኋላ አስራ አንድ ሰዓት ከሀያ ማታ አንድ ሰዓት ከሀያ እ
አስራ አንድ ሰዓት ከሀያ ማታ አንድ ሰዓት ከሀያ ማታ ሁለት ሰዓት ከአስር
Okay።
እንዲሁም ደግሞ ከዛ በኋላም አምሽቶ የሚገቡ በረራዎች አሉ። ከዛ ሰ- ሁለት ሰዓት ከሰላሳ ሶስት አስራ አስራ አንድ ሰዓት ካለ አንድ ሰዓት ካለ
አንድ ሰዓት ሀያ አንድ ሰዓት ከሀያ ሁለት ሰዓት ከአምስት እሺ እሺ እነዚህ አመሰግናለሁ በረራዎች የኔ አባት አሉ። አስር ሰዓት ከሀያ የሚገባም አንድ flight አለ።
እሺ አባቴ አመሰግናለሁ ስለደወሉልን አመሰግናለሁ።
እሺ